አቤት
Hello፣
አቤት።
ሰላም ከ ChipChip ነበር ምደውልልዎት።
እሺ
ይቅርታ ተመላሽ የሚሆን ብር ነበሩት እና እ፣ ይሄ አዎ።
የእርስዎን ስልክ የእርስዎን ስልክ በዚህኛው ይዘ- አይደለም የሚመለስልኝ በዜሮ ዘጠኝ አስራ አንዱ ነው።
ይዳሩኝ እስኪ
ዜሮ ዘጠኝ አስራ አንድ እሺ፣
አርባ ዘጠኝ እሺ፣
ዜሮ ስድስት እሺ።
ሀምሳ ሶስት ኢፍቱ ነው እሺ የሚለው ማን ነው የሚለው?
ኢፍቱ ኢፍቱ እሺ፣ እሺ። እሺ፣ አዎ፣ በዚህኛው እሺ፣ መልስልዎታለን።
እሺማ።
እሺ፣ መልካም አ፣ እሺ።
ቴሌ- በዚህኛው ቴሌብር ስለከፈልኩኝ ነው ለዛኛው ቺፕም እሺ okay ነው
አዎ በቃ እሺ፣ እሺ። በዚህኛው እንመልስልዎታለን።
እሺ እሺ እሺ፣ እማ።
መልካም ቀን። እሺ አሜን አሜን